ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
ሰላም እንትኖ ትናንትና deposit ናድገኝ እሺ ከዛ አ- የኔ account ኡ አልገባኝ ገንዘብ
እሺ እ፣ የ deposit message ልከልናል ቴሌግራም ላይ አዎ ማነው ስም ቴሌግራም ላይ?
ማመድ
እሺ ስንት ብር ነው ማመድ?
መቶ ብር በቃ እሺ ቴሌግራም ላይ ከላክልን check እናደርግና ለቻፓ እናሳውቅልናል።
ላክ አለው ላክ አለው ግን ገና አላ- አልሰምንም ነው እንትናው እኮ አዎ ለእነሱ እናሳውቃለን። እስኪያስገቡልህ ትንሽ ጠብቀን።
check እና አለ እስካሁን check እና ስጧት አዎ ያንተ ብቻ አይደለም እኮ ማመድ የብዙ እም።
ሰው ነው። እሺ ትላንት ኔትወርክ ተቋርጦ ስለነበር ነው። አሁን እም።
እየተስተካከለ ነው። ትንሽ ጠብቀን እሺ።
እሺ